እንዳደሰኝ አነ እንደ ልብሽ ሁኝ አይ ቀሌና ሽራርቶ አይ መቼ ማትተኝ ተዳላለሽ ተኝ እንደ ልብሽ ሁኝ ተዳላለሽ ተኝ መቼም ለኔ አትሆኝ ተደላለሽ ተኝ እንደደብሽ ሆኝ ተደላለሽ ተኝ መቼም ለኔ አትሆኝ ላስክል ተነስቼ ልገስግሰው ለሄድ ልገስግሰው ስከሳሪ በዝቶ ሆዴን እየባሰው ሻቆየኝ ከሰው አንተም ተነስ ልቤ ወጉን ወቀበት ወጉን ወቀበት እንግዲህ በቤቱ አብረን ካልኖርንበት አልተራቀምንበት አባ እንግዲህ የኔ ሞት ወቀት ፍርዱን አይመጣንበትም ባትርሳው መንገዱን ባንዲራ ባንኮራ እጆ ሳንሰራበት ተነሰንበት ተከራረምንበት ወዲያ ታስነቀኝ ታታስነቀኝ ወዲያ ታስነቀኝ ታታስነቀኝ ወዲያ ታስነቀኝ ተደላደስተኝ አነ እንደልብሽ ቀኔና ሸላቶ አይ መቼ ማትዳኝ ተደላደስተኝ እንደልብሽ ሆኝ ተደላደስተኝ መቼም ለኔ አትሆኝ ተደላለሽ ተኝ እንደ ልብሽ ሆኝ ተደላለሽ ተኝ መቼም ለኔ አትሆኝ ናውዤ በአሳብ ከደስታ መርቄ ከደስታ መርቄ ወረደብኝ አርጎኝ እየከፋኝ ስቄ ነው ተጨንቄ አለኝታ እንደሌለው ሲያውቀው ሰውነቴ ሲያውቀው ሰውነቴ እስከ መቼ ድረስ ልዘልቢ ላንጀቴ ታይ ስንብቴ አሃ ለፍ ያለውም ጊዜ ለፍ አይቀብሎ ተሰናብቷል ልቤ ባንቺ ነገር ብሎ ተጨነቅ ሆዴ እንዴት እናስገብ አልባካንን እንጂ ሐዘንን አይሰርገም ሆዲያ ታስጨነቀኝ ታታስጨነቀኝ ሆዲያ ታስጨነቀኝ ታታስጨነቀኝ ሆዲያ ታስጨነቀኝ ከፍ አርጋኝ ክርማ ልቤና ለማምዳ ብላ አስጀምራኝ የፍቅር አቦኪዳም ታባዝነኛለች ላደግፍ ተወዳ እቅፍ አርጋኝ ቅርቅር ውስጤን አንገብግባ እርግፍ አርጋኝ ፍቅር ውስጤን አንገብግባ እንዲያው ውሎ ሲያድር ሲነጋ ሲጠባ ምን ያበቀል የሆን የዘራሁት እንባ ልቤም ተላላ ሆዴም ተላላ ልቤም ተላላ በቃኝ ላንቺ እያለላ ልቤም ተላላ ሆዴም ተላላ ልቤም ተላላ በቃኝ ላንቺ እያለላ አሰቃኝ ባንቺ ያደላ